Hello Hello ሰብሊ ወየ ወየ ወይ እሺ መጣው ድጋሚ ችግር የለውም እንትን history ው ጋር ማለት ነው። ልጅቷ ዛሬ አሁን ምንም እየሰራች አይደለም፣ አ ግን አ- አሁን ሰዓቱን የአስር ሰዓት ከሀምሳ ሰባት ጋር ምናምን ሀምሳ ብር in አለ አምስት ሺህ ብሩ እንደገና ገብቷል፣ እንደገና ደግሞ ወጥቷል። in ጋም አለ out ጋም አለ እዛው እንትና ላይ ነው ብር ምናምን ቴ- አዎ፣ ቲ- አዎ፣ ቴሌ ላይ።
history ዋ ቴሌ cash ጋ እና ሙሉ history ው አለ in ምናምን እየጨመረ ነው የመጣው። እሷ ምንም እየሰራች አይደለም፣ password ቀይራለች ምናምን የእናንተ እየጨመረ ነው የመጣው
አይ in የሚለው ጋር እም ብሮቹ አምስት ሺህ አለ ሰላሳ አምስት አለ ሀምሳ ብር አለ account ኧ ጋር ምንም የሚጨምር ነገር የለም። out የሚለው ጋር አም-
እናንተ ጋር ብቻ ነው record እያደረገ ያለው ማለት ነው። እሺ እስኪ AnyDesk ላኪልን እና እንየው እንጂ እዚህ ጋር ምንም record አላረጋም።
እውነት እሷ ዛሬ ጋር የሰራችው የሚገባውን record እሷ ያደረገ ይዛለች።
ነገር የለም።
እሺ password እና username የምልላክልሽ ነው እንትን AnyDesk ልላክልሽ ነው በቃ ቴካል እንጂ እኔ በቃ እሺ።
በእነሱ password እና username ገብቼ ሙሉ history ውን እያየሁት እንደዛ ነው የሚለው።
እንደዛ ነው የሚለው። እሺ በቃ አዎ እናቴ እሺ፣ እሺ፣ እሺ AnyDesk ላኪልኝ።
ቴሌግራም ጋር ላክል እሺ